Hello ጤና ይስጥልኝ ቺፕቺፕ።
ሰላም እንዴት ዋልክ?
እግዚአብሔር ይመስገን።
እ፣ ለነገ ትዕዛዝ ነበረኝ እና ሎሽን መቀየር ፈልጌ ነበር። እችላለሁ?
ይቻላል። location ቀይሮ order ያደርጉ። እዛ system ኡ ላይ
አይ already order አድርጌዋለሁ። ትላንትና ነው ያዘዝኩት። ነገ ነበር ይመጣል ያለችኝ።
በስልክ ቁጥር ነው order ያደረጉት።
አዎ በስልክ app ኡ ላይ ማለት ነው።
እም፣ እ፣ ዛሬ ነበረ የሚቀበሉት order ኡ።
አይደለም ነገ ነው የምቀበለው።
ዛሬ ነው complete የሆነው።
እ፣ አይደለም ትላንት ነው የሆነው፣ ግን ስጠይቃቸው ነገ ነው መምጣት የሚችለው ስላሉኝ ነው።
እሺ ምን ነበር item ኡ? ሽንኩርት ነው grade C?
እ፣ አይደለም ቲማቲም፣ ድንችና እ፣ ጎመን።
Admin እርስዎ ኖት አይደለ?
አዎ ይሄ ቁጥር ሳይሆን ቁጥሩን ልንገርሽ እሺ ይንገሩኝ።
ዜሮ ዘጠኝ ሰማንያ አራት እሺ
አስራ ሰባት እሺ ስልሳ ሁለት ሀያ አራት
ሰላም አይደል?
አዎ ሰላም ሶስት item ነው።
አዎ ሶስት
እሺ አሁን ይሄ already accept አልተባለም እና ያው እኛ ደግሞ መቀየር አንችልም።
እሺ
ስለዚህ ስለዚህ ስላርግ እዚህ ባሉበት መቀበል አይችሉም።
አይ እንትን ለእናንተ እንዳትቸገሩ ብዬ ነው ምናልባት ሰው ከሌለ እኔ ቢሮ ጋር ላደርገው ብዬ አስቤ ነው እንጂ ችግር የለውም። እርስዎ አሁን እዚህ የሞሉበት መቀበል ከቻሉ እዚሁ እንል- እናመጣልዎታለን። ይሄ already accept ስላልተባለ ያው እኛ ቀይረን ደግሞ ማስገባት አንችልም።
እሺ ችግር የለም አይ ለእናንተ ነው እኔ ወደ ቢሮ ልቀይርላችሁ ብዬ ነው እንጂ ችግር የለውም እሺ እሺ፣ ቴንኪው። እሺ መልካም እሺ።
አመሰግናለሁ